hello ሰላም ጤና ይስጥልን ቤት ቤት አሁን እንትን ነበረ ማታ withdraw አድርጌው እሺ እምቢ አለኝ። አላወረደልኝም ቴሌ ብር ላይ
እሺ፣ አንዴ መስመር ላይ ጠብቀኝ። እሺ አየሽ።
ጤና ይስጥልን ቤት ቤት
አዎ፣ አይ ገንዘብ ማታ አውርጄው ነበረ እምቢ አለኝ። አላወረደልኝም ቴሌ ብር ላይ።
በዚህ ስልክ ነው?
አዎ፣ በዚህ ስልክ ነው።
ስንት ብር ነው?
ሶስት ሺህ ብር፣ ሁለት ሺህ ብር እና አንድ ሺህ ብር
አንዴ እሺ፣ መስመር ላይ ጠብቀኝ።
እ
መስመር ላይ ጠብቀኝ። አንዴ check ላድርግልህ።
አይ አየሽ።
ሁለት ሺህ ብር እና አንድ ሺህ ብር እ ወደ ቴሌብር account 86 28 49 27 አዎ
ገብቶልሃል። አሁን check አድርገው።
አይ አየሽ።
ተደውል። እናመሰግናለን። መልካም ቀን።
እሺ፣ አመሰግናለሁ።